ወይ እናት ሰላም አላያችሁም።
እ ከዚህ ጋር ነበር እሷን አላያችሁትም እኮ አለቃ አልሰባችሁም።
ምን ነበረ?
ሶስት ጊዜ ምስል አላሳየም ብሎ የእንግሊዝ ክልከን ነበር።
እሺ የት ነው?
እዚህ ጋር ዜማ ፍሬህይወት ምትበቷል ሰሪ አብሬ ወዳላ አላያችሁትም። አሁን አይሰራ
ኦኬ ምንድን ነው የሚልሽ? ፎቶ ልከሽልና ምንም አያሳይም። አዎ ምንም አሁን ነጭ ብቻ ነው። ምንም ምስል የለም፣ ምንም የለም።
ኦኬ እሺ
አስኪ በእናትሽ ተደለ